ምንድን ነው ጠፋሽ ሰፈር? ምናልባት ብዬ እኮ ልሞክርሽ ብዬ
የቱ ጋር ደረሽ? ደርሻለሁ።
ባንኩ ጋር ባንኩ ጋር መታጠፊያው ጋር እ ኦሮሚያ ባንክ ለምን ባንክ አለ አይደል መታጠፊያችን ጋር እ አይ መታጠፊያ አይደለም ብዬ ነው። መታጠፊያ ኦሮሚያ ባንክ ነው። ለማንኛውም እና ያው ልጠጋ እየደረስኩ ነው።
ኦሮሚያ ጋር ልጠጋልሽ
ታጠቢ። ያው እዛ ጋር ውሃ ምናምን አለ እንዳይሸትሽ ብዬ ነው።
ለምን እንትን አይደል እንዴ
እ ቦርድ እኮ በጥንት እዛ አይደለም ሶፋ መያዣው ጋር ነው ቦርደው
እና እዛ ከዛስ ታረጋው ጋር ነው ቦርደው ነው ከዛስ በቃ ሸገረና እንጂ ነው ያለሽበት እኔ የቱ ጋር ነኝ እንዴ
እኮ እዛው ጋር ሁኚ፣ ኦሮሚያ ጋር ሁኚ። እለዚሁ ንግድ ባንኩን
ልለፈውና ኦሮሚያ ጋር ኦሮሚያ ልለፍ?
ባንክ አ።
ለምን በቄ ጫፍ- ታውቂያልኳት አለ በቄ ጋር አዎ እኮ ምሳሌ እንዳላበዛ ሰላምታዬን እኮ ብዬ ደግሞ ስለወጠረኝ ሽንቴ
እ?
እየፈለኩ በቄን ነበረ።
አሸኝኝ በል በቃ ተይ እንጂ አብን ደስ ማነሽ እንደ ይለኝልሽና ኦ ማነሽ እንደ አሁንም አሁንም ትናገረኛ አሁንም ነፍሰ ጡር ነኝ እንዳትዪ ነው የምትል።
እና ምስል
በቃ ነይ እሺ። አሁን ኦሮሚያ ጋር እየደረስኩ ነው መሰለኝ። አዎ ደርሻለሁ።
ሳፊልሽ ነው የሚቀረው አ በቃ መ- መጣሁ በይ በኩል እንደምመጪ ግን ግራ ገብቶኛል። በይ ቻው።
እሺ።
ቻው